ትራንስፖርት በኮም ነበር።
እሺ ሰላም ነው።
እግዚአብሔር ይመስገን።
ትናንት ትናንት ሪፖርት አድርጌ ነበረ ወደ ቴሌብር account ያልገባው
ወደ ቴሌብር ነው ያልገባው?
አዎ ከሁለት ስፖርት ተቀንሷል፣ ግን ወደ ቴሌብር አልገባም።
እሺ ልከው ነበር እስካሁን ገቢ- transaction አይደል?
አ- አዎ screenshot አድርጌ ምናምን ያ transaction እና ስልክ ቁጥርን በቴሌግራም ልኬ ነበር።
ማን ልበል ስሞትን?
ሀብታሙ አለም በረሃ
እሺ ዜሮ ዘጠኝ አስራ ስድስት ነው።
አይደለም ዜሮ ዘጠኝ ሰላሳ አንድ ሀምሳ
ሰላሳ አንድ ሀምሳ ሁለት ነው።
አይደለም ዜሮ ዘጠኝ ሰላሳ አንድ ሀምሳ ዜሮ አምስት አርባ ሰባት
ሀምሳ ዜሮ አምስት አርባ ሰባት አዎ
አስክ ቱ ሀብ የሚለው ማለት ነው።
አዎ አስክታ አልከፈ- አልከፈተለውትም እስካሁን አዎ እስካሁን አዎ አልገባልኝም